ሄሎ ሄሎ ሰላም ነው።
ሰላም ጤና ይስጥልን ቤት ቤት
እንትን withdraw አድርጌ እምቢ አለኝ።
እሺ ስንት ብር ነበረ?
አስር
ቤት ቤት ቁጥር K ነው?
አዎ አዎ።
እሺ check ላድርግልህ አንዴ ጠብቀኝ።
እሺ
ስንት ብር ነው? አስር ነው ያልከኝ?
አስር ሺህ ያው
Hello አቤት ቆይ አንዴ connection አስቸግሮኝ ነው። እሺ መልሼ እደውላለሁ።
እሺ አንቺ ጠብቂ።
እሺ